ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቢጃ ኢትዮጵያ ነው የምደውለው።
እሺ።
በሙዚቃ ቤት ነው።
አ አ- አዲስ የቢጃ የመላክ ቁጥር text ልከን ነበር። በዚህ ሰሞን ደርሶታል አዲስ በስልክ የቢጃ አይ።
የመለያ ቁጥር ብለን ልከን ነበረ። ምናልባት ካልደረሰው አላየሁም።
አሁን ልንገርና አልደረሰኝም።
የያዙት ቁጥሩን እሺ ሀይ- ይኸው ቁጥር ያዝልኝ እስኪ።
ሀምሳ ቁጥር ያዝ ሀምሳ ሰባ አራት
ሀምሳ ሰባ አራት ዘጠና ሶስት ስልሳ ስድስት
እሺ ቆይ ሀምሳ ሀምሳ ሰባ ሰባ አራት አራት እ ዘጠና ሶስት ስልሳ ስድስት ዘ- ዘጠና ሶስት ስልሳ ስድስት አዎ።
እሺ እሺ እሺ መልካም ምሽት።